ጤና ይስጥልኝ ቃል ኪዳን ከ Best Bet ምን ልርዳው?
መክፈት እምቢ አለ።
አዲስ account ነው።
አ፣
እሺ Best Bet dot bet ላይ ሄደው አ፣ ስልክ ቁጥርና password ነው የሚያስገቡት።
እሺ።
password ሲያስገቡ አዎ ስሙ አስገብቻለሁ፣ ግን እንትም አልመጣም። ወድ ይሰጣላ?
ኮድ እኮ ራሱ ነው የሚያስገቡት።
አዎ እ፣ password ኡን።
አስገብቻለሁ። ከዛ login ብሄድ እሺ እ፣ ያስገባሁት password ሲያገባ እምቢ አለ።
እኮ ገና አልተመዘገቡም ማለት ነው። ስለዚህ password ኡን ሲያስገቡ መጀመሪያ ሲመዘገቡ register የሚለውን ነክተው ስልክ ቁጥርና password ይጠይቆታል አይደል? ከዛ ከታች ደግሞ confirm password ብሎ ድጋሚ ሁለት አለ አይደለ?
አዎ ስለዚህ ሁለቱም ለሚያስገቡት password ተመሳሳይ መሆን አለበት። ሲቀጥል capital letter፣ small letter፣ ቁጥርና symbol መኖር አለበት password ውስጥ።
password ኡ ምን ምን capital letter small letter፣ አ፣ ቁጥር
እሺ።
እና symbol ምልክቶቹ ማለት ነው።
ቁጥር ብቻ አይሆንም። ቁጥር ብቻ